hello hello ሰላም ነው ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት
ከወላይታ ሶዶ ነው የምደውለው።
እ ከወላይታ ሶዶ ነው የምደውለው።
እሺ ከመምጣቴ በፊት መረጃ ፈልጌ ነው። agent ለመሆን እሺ
ምንድን ነው የሚያስፈልገው? ከእኔ?
የት አካባቢ ነው ወላይታ ሶዶ
specific ቦታው እ፣ ስሲት ቦታ እም፣ አንደኛው ቆቃ ሰፈር ይባላል።
የት አንደኛው ቆቃ ሰፈር፣ ቆቃ እሺ ሁለተኛው መገናኛ ሰፈር ይባላል።
እ ሁለት ሁለት ሱቅ ነው ያለኝ።
እሺ አንደኛው ቆቃ ሰፈር ቆቃ ሰፈር ይባላል።
ገና አዲስ ልትከፍት ነው አይደል ምንሽ ከፍቼ ማለት ነው እም፣ እዚህ ካለ ሰው ነው agent sub agent ነው የሚሰራለው እሺ ስኮር ቤት ከሚባል እ
ስኮር ቤት ከሚባል sub agent ነው እየሰራ ያለው ሌላ ቦታ እሺ እዛው እዛው አሁን እየሰራው ነው በምሳሌ የቤት ቤት አይደለም የቤት ቤት አለ የስኮር okay ነው ስኮር ነው ከእነሱ sub agent ነው እዚህ ካለ ሰው ላይ ከሰው ካለ ሰው የሚሰራ እሺ እና እ፣ የራሴን ለማምጣት እኔም እ፣ ለ- እሺ ቆይ sub አንዴ agent ኦች የትኛው ነው virtual ነው virtual ነው።
ስፖርቱን እሺ እሺ ቆይ አንዴ virtual
hello ወይ
እሺ መጀመሪያ ላይ ሰላሳ አምስት ሺህ ብር deposit ታደርጋለህ cash ወይ ቼክ okay okay እ፣ ከዛ በኋላ ፐርሰንቱ የሚሆነው ደግሞ አ ሰማንያ አምስት ፐርሰንት በአስራ አምስት ፐርሰንት ነው
አ ሰማንያ አምስት ፐርሰንት ለአንተ ነው አስራ አምስት ፐርሰንት ለእኛ ነው ገቢ የሚሆነው
እቺ ብቻ ማለት እችላለሁ ማለት ነው።
እ እ፣ በቼክ ብቻ እችላለሁ።
በምን ብቻ
ቼክ ቼክ ይቻላል በቼክም ያው ትችላለህ ሰላሳ አምስት ሺህ ብር ነው
ሰላሳ አምስት ብር ቼክ ፋን አዎ ሰላሳ አምስት ቼክ ነው ሰማንያ አምስት በአስራ አምስት ነው በቃ banner ላወጪውን አንተ cover ታደርጋለህ
እኔ ቋሚ shop በጣም ሂጅ የሆነ shop አለኝ። ሁለት shop አለኝ። በቃ- ለመቀየር ነው አዎ ለመቀየር ነው። plus ደግሞ ምን አሰብኩ መሰለሽ እ፣
ለ sub agent ኦችም በሰባ ፐርሰንት እየሰጠው መጠቀም ይችላል።
okay
አዎ አሁን ያው አይቻልም።
ስትጀምር እንደ agent ሆነህ ነው የምትጀምረው አይደል አዎ agent ነኝ ሰማንያ አምስት ፐርሰንት።
አዎ አዎ
በቃ ይቻላል እንደዛ ስለዚህ እንዴት ነው አትመጣም አሁን?
ማለት ይችላል። ቼክ ግን ከሆነ ያው ወይ ሰው እዚህ የምትልክ የምትልከው ሰው ካለ የሚያመጣልክ አዎ እዛ አዎ ሆነ ማለቅ ይችላል።
አይደለ መላክ እዛ የምትችል ሁሉ ከሆነ
በጣም ጥሩ። ስለዚህ እንዴት ላድርግ ከዛ መሰለሽ በቃ እ፣
እ፣ ልምጣ ወይስ እንዴት ነው? በመጣ ባልመጣ አሪፍ ነው ማለት ነው።
ምንም ቼኩን መላክ ችግር አለብኝ?
የለውም። ቼኩ ግን ያው መምጣት አለበት። ከፋይናንስ ከዛ ጋር ሲስተም ትጨርሳለህ። እሱን system ልታረግኝ
system ኡንማ ያው እዚሁ በ AnyDesk እኛ install እናደርግልሃለን።
በእንግሊዝ ማለት ነው።
አዎ
እኔው ሲሆን IT እንትን ይላል እ
እኔው IT ቢሆን ነው ማለት ነው።
ምን አልከኝ?
IT ያስፈልገኝና እኔ ባለሙያ ስለሆንኩ ኮምፒውተር ምናምን አዎ ችግር የለም። የኛም IT ባለሙያ አለ። እሱን contact ማድረግ ትችላለህ።
በጣም ጥሩ። ስለዚህ በቃ ከነገ ጀምሮ መላክ ጀምራ ችል አዎ በቃ ፋይናንስ ስልክ ሰጥህና ከእነሱ ጋርም contact ታደርጋለህ። መጀመሪያ ትጨርሳለህ ከእነሱ ጋር ቁጥር ልስጥህ።
ቁጥር ትችኛል እሺ አስራ አንድ አምስት ወረቀት ወረቀት ዜሮ አስራ አምስት አምስት ሀምሳ ስምንት ዜሮ አስራ አንድ አምስት ሀምሳ ስምንት አምሳ ስምንት ዘጠና ዘጠኝ ስልሳ አንድ
ሰማንያ ዘጠኝ ስልሳ አንድ ዜሮ አስራ አንድ ሀምሳ አምስት ሰማንያ ዘጠኝ ዘጠኝ ስልሳ አንድ ዜሮ አስራ አንድ አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ በጣም ጥሩ። አሁን ደውል።
ትችላለህ።
እሺ፣ thank you thank እሺ እሺ እናመሰግናለን እኛም እሺ ዩ